ጤና ይስጥልኝ ሙሉስወርቅ ነው ባኮ የምላችሁ
ጤና ይስጥልኝ እናት ሰላም ነው እግዚአብሔር ይመስገን እንትን ነበር በ account ነው የምጫወተውና ሁሉ ስፖርት ደንበኛ ነኝ እሺ
አሁን የሆነ ያሸነፍኩት ብር ነበረ አስራ ስድስት ሺ ነው እሺ
send አረኩት በቴሌ በቴሌ ብር ማለት ነው እም፣ ከሁሉ ስፖርት account ተቀንሰዋል እሺ ወደ ቴሌ ብር ግን አልገባም የሆነ እዛ እ፣ እንትን አለው እንዴ ምን ነው የምትለው activation እዛ authorize አይ የምታረጉት እንደዛ ነገር አለ?
ሳይሆን አ፣ ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩልን
okay በምን ስልክ ስልክ የያዙ ልንገሮት እ የያዙ ልንገሮት ቁጥር
እ፣ ስልክ እሺ ዜሮ ዘጠኝ ሰባ ስምንት
አንድ እም፣ ስልክ እስኪ አሁን ስልክ አዘደ
ሄላ ዜሮ ዘጠኝ አሺ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ዜሮ ስድስት በዚህ አዎ።
ስልክ በቴሌግራም ልላከው አዎ አዎ
እሺ ያ ሁሉ ስፖርቱ ጋር ያለው ማለት ነው ትራንዛክሽኑ አዎ
እሺ መልካም ቀን እሺ